ሄሎ
እንደዚህ አይነት ሱሪ እንጠባ እንደሌለብኝ ታውቃለህ። ኦሪጂናል ሄሎ ወደ ሄሎ።
አስራ ምናምን አዎ ይሰማል።
ምናምን ጊዜ ቤት ቤት ነው ምናዳ
እ ከካፓ ብር አስተላልፌ ነበር አልገባልኝም ሂሳብ ላይ እሺ የቤት ቤት ቁጥር ንገረኝ እስኪ ዜሮ ዘጠኝ ሰላሳ አምስት እሺ ስልሳ ሶስት ዘጠና ዘጠኝ ስልሳ አራት
እነሱ የበርጫ ሰዎች ማሪ ሌላው ነው እኮ ሌላ ነው ከጎና ውጪ አንድ ሰው አላማ
ሌላ ሰው ነው የሚያነሳው። ኦፕሬተር እኮ ነው። ኦፕሬተር ነው እኮ ታ- እኮ ታናግራለሁ እኮ ይልኝ እና ደረጃ ሲቀመጣ ብዬ ሁሉ ብር ሰጥቼ መኪና ሸጬ ነው የሄድኩት።
ስንት ብር ነው ወንድሜ?
መቶ ብር አባ እነሱ ሰጥቼ ቤት ኪራይ ነው የከፈሉት ሰባት ሺህ ብር አግኛ ቤት አዎ፣ ብዙ ብር ነው። ዜንዶ ልብሴ እዚህ እዛ ግን ቤት አጣቢ ቤት እ የዶሮ ስር የፖርስ ንግድ አዝዤለት አምስት ሺህ ብር ብቻ ነው ያልከፈልኩት።
ሀምሳ ሀምሳ ብር ሁለቴ ነው ወይስ መቶ ብር አንድ ላይ?
መቶ ብር በአንድ ከቴሌ ብር ላይ ነው
አሁን ድረዳ ፎሮፎራ መሆኑ እዛ ቁፋ ሰራ በቻት ረገምኩ እሺ ከቴሌ ብር መስል ገብቶልሃል አይደለ? መቶ ብር እንደከፈልክ የሚያሳይ ለ አዎ ሚሴጁን ወደ ወዲያው ስለማጠፋት ብቻለሁ ግን እ ቤስ ቢት ላይ ማለት ነው ሰለሰው የ Best Bet ኡ እ፣ አለ እዛ ላይ አለ
አይ የቴሌ ብር transaction code ዋ ታስፈልጋለች። አሁን እኛ ጋር አይደለም ያለው ቻፖዎች ጋር ነው ያለው። እነሱ እኮ እንዴት ላይ አሁን እነሱ የሚያወጡት በ transaction code ነው። ቴሌ ብር ላይ ባለው transaction code ማለት ነው።
እኮ እኔ ደግሞ delete አደርገዋለሁ አለ ይላል ወደ ሰባት ላይ ደውላችሁ ነው ይልኩልሃል።
ይልኩልኛል አዎ ይልኩልሃል። ደውላ እሺ የሆነ ወን- የሆነ ወንድሜ ደግሞ ሌላ ጉዳይ ያለው ያናግጣ hello እሺ ሰላም ሰላም ጤና ይስጥልኝ ማን ነው ይስጥልን። አለን አለን
ከቻፕ ላይ እኔም ብር አስተላልፌ ምንም አልባም አልተዛወረም መቼ አስገብተህ?
ም- ማታ እሺ ስልክ ቁጥርህን ንገረኝ እስኪ።
አስራ አምስት እሺ ዜሮ እሺ አርባ ስምንት ሀምሳ ሁለት
ስንት ብር ነው?
አምስት መቶ ብር እሺ
በላይ አሁን ምን ልበል? ምን ልበል? እኔ አጅ አለፍኩ። ይገባል፣ ይገባል። በዚህ ሰዓት አንተም ወርወር አታል- እኔ በዚህ ችግር የለም፣ በራሴ ላይ ነው ያለው።
የቤስት ቤት ስልክ ቁጥርህን የነገርከኝ?
እ? አዎ የቤስት ቤት አምስት መቶ ብር አዎ።
መቼ ነው ያልከኝ? ትናንትና ማ- ማታ አዎ
አምስት መቶ ብር ትናንትና ማታ እኮ ገቢ አልሆነም። ወደዚህ መቶ